hello hello አብሮ ይስጥልኝ። WhatsApp ስልክ ቁጥራችሁን ፈልጌ ነበረ። የሆነ የድሮ ትልቅ አንድ ቁጥር- ነው። እሺ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
እሺ አርባ አራት ቆይ አንድ ጊዜ ልጻፍልሽ።
እሺ
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት ሰላሳ እሺ።
ሰባት አርባ ሰባት እሺ እሺ እዛ ላይ አውራን